ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ጋር ስጥ ቤት ምን ልርዳ?
ኦኬ ዊዝድሮ አድርጌ ነበር አልሰራለኝ አልገባም አለኝ።
እሺ በዚህ ቁጥር ነው ቤስት ቤትህ?
አ አ እሺ ቼክ እያደረኩልህ ነው። አንዴ ጠብቀኝ።
እሺ
ሄሎ ሄሎ ወይ ስንት ብር ነበር?
አምስት ሺህ
አምስት ሺህ እሺ አ አ
hello ወይ confirm አድርግ ይሉታለሁ።
እሺ ገብቷል።
አዎ thank you።
አሁን እሺ እሺ መልካም እሺ እሺ